they get aye. ለምነው ትቼሽ ረስቼሽ ሁኜን ነገሬ በምን አባይቶ ሲያመኝ ዋለ ዛሬ ጎጃም እሳት ነዶ ሰላሌ ሲሞቀው ያንቺን መቅረትሽን የልብልብ ባወቀው ዘመዴ ዘመዴ ዘመዴ ዘመዴ ተይገራይ ተይገራይ ተይገራይ ተይገራይ ተይገራይ ተይገራይ ተይገራይ ተይገራይ ተይገራይ ይጠበቃል አሉ ልጇ በፖሊስ እሷም እንዳትመጣን እኔም እንዳልደርስ እኔም እንዳልደርስ ቡርኩና ዳርዳሩ ያበቅላል ጠንበለል ያበቅላል ጠንበለል ዋጥ ላርገሽና ላላየሁም ልበል ተይገዳይ ተይገዳይ አቀበት ቁልቁለት አይችልም ንግርሽ አቀበት በቁልቁለት አይችልም በቅሎሽ መቼም ኔዳነሽ ነልሽ ክምሽ የአዲስ ዓለም መንገድ ከሆነ ታያልፍም ከቤት አለኝ ብሎ ቆንጆ አይጣልፍም ቆንጆ አይጣልፍም ተይገዳይ ተይገዳይ ተይገዳይ ተይገዳይ በምናም አይቶ ሲያመኝ ዋለ ዛሬ ጎጃም እሳት ነዶ ሰላሌ ሲሞቀው ከቤተ መደዋ ያንቺን መቅረትሽን የኔም ልብ አወቀው የኔም ልብ አወቀው የኔም ልብ አወቀው